Hello
Hello.
Tanastanan.
Ben Estel'im
አብረስልን ben. እንዴት ነሽ?
እግዚአብሔር ይመስገን።
ኮምፓክቱ ስንት ነው የሚባለው? ሁለት ሺህ ስምንቱ
ሁለት ሺህ ስምንት ሁለት ነጥብ ሶስት
ሁለት ነጥብ ሶስት አዎ ድርድር ይኖረናል።
እኮ ምን ያህል ነው? የመጨረሻውን ንገሪኝና እንድመጣ ብዬ ነው።
በአካል ሲመጡ ነው አባ ድርድሩ ከሴልሶች ጋር መኪናውን አይተውት
እሺ።